ሴት ነኝ።
ሰብሰብ ክቀና ነበረ እና ውስጥ አልታዘዝኩ እያለች ነው።
አልዝም
አልታዘዝኩም እያለች ነው።
ነበር ንገ
ወደ ነበር ሰላሳ ዘጠኝ ስንት አልከኝ? ሰላሳ ዘጠኝ ሀያ አራት ነው ምግብ ቤቱ
ወርቀ
እ?
ወርቀ ወርቀ አ ወርቀ አ አ እሺ አይዋሽ አንድ እዚሁ ጠብቀኝ ካለ ታገናኘኛለህ።
እሺ።
ይሳቅ ነህ?
አ አ
ተሜ ሀያ ስድስት ደቂቃ ሆኖታል። ሰላም ወርቃ እ ይታዘዝ ኦብቪየስሊ እነሱ ያሳልፉታል ያሳልፉታል። አ ስለዚህ አይታዘዝ ይታዘዝ አይታዘዝ። ሄሎ ይሳቅ ወርቀ አምስት ደቂቃ ስጠኝ። እዛው እዛው ሆነ አምስት ደቂቃ ስጠኝ። እሺ እሺ አልዝጋው
አይ አይደለም ዝጋውና እዛው ቤት ሳትወጣ አምስት ደቂቃ ስጠኝ ነው ምልህ። እደውልልሃለሁ መልሼ።
እሺ።
እሺ እሺ እሺ